Hello
Hello Hello፣ ሳሙኤል አቤት።
ሰላም ሳሙኤል፣ እንዴት ዋልክ?
እግዚአብሔር ይመስገን።
ከላይን አዲስ ነው የምደውልልህ። ገነት እባላለሁኝ የፍቅር ባልደረባ ነኝ እና ቴሌግራም ላይ ጽፌልህ ነበረ። case ህን አንድ ላይ እያደረግኩልህ ነው አሁን ያለሁት እና so scholarship እየሞላሁኝ ነበረ። ዲኦቪ ጨርሰሃል አይደለ?
አዎ እሺ። ስለዚህ የመጀመሪያ ዲግሪህን እ፣ እና የቀበሌ ወረቀቱን ዲኦቪ ሁለቱን ትልክልኛለህ
እ፣ ሰጥቻታለሁ እኮ ለጽሁፍ
ማለት ዲኦቪ ጨርሰሃል፣ እጅ ላይ አልገባም ገና መስጠት ነው ሰጥቼ እሷ ልጨርስልኝ እኮ ነው።
እንጂ በራስ አልነበረም እንትን ያልከው ማለት በራሴ አልነበረም።
Okay፣ አየህ፣ ለዛ ነው የጠየቅኩ። እሺ አዎ።
እሱ አንድ ምስሉ status ማወቅ ፈልጌ ነው። ጨርሰህ ከሆነ እንድትልክልኝ ነበረ። Sure እጹብን check አደርጋታለሁኝ። አልቆ ከሆነ ስለሚያስፈልግ ለዚህ እሺ፣ እሺ ሳሙኤል፣ update አደርግሃለሁ። መልካም ጊዜ። እሺ Okay።